hello ጤና ኢንቨስት ቤት ራሄል ነኝ። በምን ልርዳ?
hello ቲኬት ለማረጋገጥ ፈልጌ ነበር።
እሺ password code ንገረኝ እና check ላድርግልኝ።
አስራ አንድ
እሺ አስራ አንድ ሀምሳ ሁለት ሀምሳ ሁለት ስልሳ ሰባት እሺ አርባ አራት አርባ አራት አስራ አንድ ሀምሳ ሁለት ስልሳ ሰባት አርባ አራት አይደለ? እሺ እሺ እ ይሄኛው loss ነው እንትን ነው አንድ match ብቻ ነው በእርግጥ የወደቀው፣ ግን odd ኡ ትንሽ ነው። አምስት ነው odd ኡ።
እና አንድ ክለብ ጥሎኛል።
አ- አዎ አንድ ስለወደቀ ብቻ ምናምን ሳይሆን አንድም ውድቁ total odd ኡ የትኬቱ total odd አለ አይደለ? loss ለሆነው match odd ሲካፈል ከሀያ መብለጥ አለበት። ያንተ ትኬት ደግሞ total odd ኡ ራሱ ሀያ አይሞላም። አዎ ለዛ ነው። እሺ ሌላ check ማድረግልሃለሁ። እሺ መልካም ቀን ይሁንልህ።